አጎንብሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሪ ይሰራሉ ዛሬም ለልጆቹ አልጋዬን አዝዬ በደስታ ዘለልኩኝ በመጥምቁ ጠበል በእጁ ተዳሰስኩኝ የመራኝን በትር ከእጅ ላይ ጥያለው በሰባኪው ጸሎት በምልጃው ድኛለው አጉንስ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሪ ይሰራሉ ዛሬም ለልጆቹ ለዓለም ያልተቻላት በእምነቱ ለቆኛል አበቃል ያሉኝ እጅግ ተደንቀዋል። በለምጽ የነደድኩት ታደስኩ እንደገና አዲስ አካል ይዤ ቆምኩኝ ለምስጋና አጎንብሼ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሪ ይሰራሉ ዛሬም ለልጆቹ ያለፍኩባት ሰፈር በእንባት ሞልቼ እልልታዬን ሰማች ድኜ ተደስቼ የንዕማን ቁስል ተራግፏል ከላዬ መሞቴን የማይወድ አሰበኝ ጌታዬ አጉንሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሪ ይሰራሉ ዛሬም ለልጆቹ አባናና ፋርፋን አስንቋል ጠበሉ የዮርዳኖስ በእምነት ለወረዱ ሁሉ ዮሐንስ በመንፈስ ሲያጠምቃ ይቻለው በእጁ ተፈውሼ ምስክሮኛለሁ። አጎንብሼ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሪ ይሰራሉ ዛሬም ለልጆቹ አባናና ፋርፋን አስንቋል ጸበሉ የዮርዳኖስ በእምነት ለወረዱ ሁሉ ዮሐንስ በመንፈስ ሲያጠምቃ ይቻለው በእጁ ተፈውሼ ምስክሮኛለሁ። አጎንብሼ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው ጌታን ያጠመቁ ክቡራን እጆቹ ታምሬ ስራሉ ዛሬም ለልጆቹ ታምሬ ስራሉ ዛሬም ለልጆቹ